Hello አገኘሽው? ልክልሽ ነበረ። Hello እ
ስሙት ማን ነው የሚለው?
ስሜ ከማል ሁሴን
የቴሌግራም
እ የቴሌግራም ስሙት ማን ነው የሚለው?
ዋሴ ከማል ሁሴን ነው የኔም። የዚህ አሁን የላኩበት ሰው እኮ ነው ልክ የላኩልሽ እኮ ቴሌግራም
እኮ የቴሌግራም የላኩበት የቴሌግራም ስም ማን ነው የሚባለው?
እ? ሚ- ሚኪ
ሚኪ እ፣ እ፣ ያበ ሚኪ ጥላሁን
ስልክ ይንገሩን እስቲ
የ- ዜሮ ዘጠኝ ስልሳ ሰባት የላኩበት።
እኮ ዜሮ ዘጠኝ ስልሳ ሰባት እሺ ሰማንያ ሰባት እሺ ስልሳ አምስት
እሺ ስልሳ ሶስት ሄሎ አንድ ጊዜ
እሺ ስልክ እንዳይዘጋ
እሺ አምስት መቶ ማለት ነው።
አ-